Hello
ጤና አይ ከጅጅጋ ድሬዳዋ ይኖራችኋል?
እ ከጅጅጋ ድሬዳዋ
አለ
ስንት ሰዓት ላይ?
እ ስንት ሰዓት ነው? አምስት ሰዓት ተኩል። አሁን ስንት ሰዓት ነው? አምስት ሰዓት ተኩል እና ስምንት ሰዓት ተኩል
አይ እሺ፣ በቃ እሺ፣ እደውላለሁ። እሺ፣
እ ትኬት ይቆረጥልህ
አዎ፣ የስምንት ሰዓት ተኩል ስምንት ሰዓት ተኩል።
አዎ፣ ስም ማን ነው?
ሃይማኖት
ሃይማኖት ማ ተገኝ
ዳንኤል ተገኝ ተገኝ።
ተገኝ።
አዎ፣
እሺ፣ እ እንትን ነዋ በኢብር ነው የምትከፍለው ወይስ cash?
አራት ሰዓት ካሽ አዎ፣ ስምንት ሰዓት ተኩላት። እሺ
እ እሺ በቃ cash ከሆነ እሺ፣ በኢሳል ከሆነ ይቀንሳል ብዬ ነው። አራት መቶ ብር ነው። በ cash ከሆነ አምስት መቶ ብር ነው።
ችግር የለውም።
እሺ
ያ እሺ